ናቸው በምን ጉዳይ ነው የደወሉት ብለሽ ነው?
አብሮሽ ቀደም እንትን ፈልጌ ነበር። ስልኬ ተበላሽቶ ነበር እና ድምፁ አይሰራም።
ስልክ የምትሰራበት ባለሙያ ነው የሚፈልጉት?
አዎ
እሺ ስሙትም አለበት
መላኩ መላኩ የአባቱ ስም
ዱበላ
ሁዱ በላ የት አካባቢ ነው?
ቤተል ማለት ማውራን ነበር የፈለኩት እንትን አሀ፣ እኛ እንዴት መሰለው እኛ ሳይሆን የምንሰራው ባለሙያዎቹን ነው የምናገናኙት እና ባለሙያዎቹ ናቸው መጥተው የሚሰሩት።
እሺ አይ ብልሽቱ ትንሽ ስለሆነ
አዎ ቤት መምጣት ካለባቸው ቤት መጥተው ይሰሩልዎታል። አሁን የስልክ ብልሽት ስለሆነ ምናልባት አንድ ወርክሾፕ ያላቸው ደግሞ ባለሙያዎች ስለሆኑ ወርክሾፕ ሄደው ነው የሚሰሩት እንጂ አሁን እኛ ጋራ ባለሙያዎቹ ኖረው እንደዚህ እንደዚህ ብልሽት አለ ብለው አይነግረውትም።
okay፣ እሺ።
እንላክለት ባለሙያ።
አይ ቆይ ልንገራቸው።
እሺ እሺ በላ እሺ፣ ደውል።
እሺ